ጤና ይስጥልኝ።
አብሮ ይሰማል።
ከስፔን ነው የምደውለው። ደንበኛችን ትናንትና ደውለውልን ነበረ የሚፈልጉትን አገልግሎት አግኝተዋል።
አይ በዊዝድሮ አድርጌ አልገባም ነበር። አሁን ገባም።
እሺ ደንበኛችንን ለማረጋገጥ ነበረ። መልካም ስ ሎት በዚህ ስልክ ደውል ሌላ ጊዜ ከደንበኛችን ህጻናት ውስጥ ህጻና አምስት ላይ መደወል ይችላሉ። መልካም ስ ሎት
እሺ።